ሄሎ
ሄሎ ሰላም ጤና ይስጥልን ቴሌብር
ቴሌብር ቤት
አቤት
ቲኬት ለማግኘት ምን ማድረግ አለብኝ?
ትኬት ለማግኘት
አዎ ትኬት ለማግኘት ጥያቄና መልሶቹን በተከታታይ አስር መመለስ አለቦት ወይ ደግሞ daily ከሆነ የተመዘገቡት subscribe ያደረጉት በየቀኑ ሁለት ሁለት ይገባልዎታል አይደል?
አዎ ይገባልኛል።
ሳምንታዊ ከሆነ ደግሞ በአስር ብር አስራ አራት ትኬት ይሰጥዎታል።
እሺ
coin ነው የሚገዙ coin